Hello ጤና Hello ጤና ይስጥልኝ።
አብሮ ይስጥልን።
መልሼ እደውላለሁ ብላኝ ነበረ።
ምን ነበር? ይቅርታ
እንትን ወደ ቴሌ ብር በፊት ሽንኩርት አዘን በስህተት ብሩ ተመልሷል።
እሺ እንደገና ለማዘዝ ብር ወደ ቴሌ ብር ስናስተላልፍ withdraw በላብ food production ነው ምናምን ነው ወደዛ transfer ተደርጓል ይላል CBE ላይ።
እኛ ያው refund አድርገንልዎታል አይደለ? ቴሌብር አዎ ላይ አዎ አዎ አዎ። ስለዚህ እርስዎ ወዴት ማስተላለፍ ፈልገው ነው?
አይደለም እኔ ወደ ከ CBE ብር ወደ ቴሌ ብር ሳረግ እም፣ እሱ ወደ በላያብ እንትን ይሄዳል። በላያብ ፕሮሰር ይላል withdraw የተደረገበት እንትን ላይ ይመጣልኝ
እስቲ screenshot ኡን ይልኩልኛል።
እ እ screenshot ኡን ይልኩልኛል።
የምን የባንኳን የባንኳን ይመጣሉ ነው የ text ዋን የ text ዋን እሺ እሺ አዎ ላኩልኝ።
በዚህ ስልክ በዚሁ ላድርግልሽ
ዜሮ ዘጠኝ አርባ አራት ቆይ እሺ እሺ ዜሮ ዘጠኝ አርባ አራት እ አስራ አንድ አስራ አንድ ዜሮ ስድስት ዜሮ ስድስት ዜሮ አራት ዜሮ አራት በዚህ ላድርግልሽ አዎ በዚህ ላኩልኝና check አድርጌ መልሼ እንደውሎት እሺ እሺ